ዘጠና አንድ ዘጠና አምስት ዘጠና አምስት እሺ ዘጠና አምስት ዘጠና አምስት
ወይ hello ይቅርታ መልሼ ደወልኩልዎት።
ችግር የለም ችግር የለም።
እሺ ምን product ነበር የደረሰውት?
ድንች ድንች። እሺ ኮዱን ልንገሮት፣
እ ስልክ ቁጥር ኮድ ኮድ ልንገሮት፣ የፕሮዳክቱን ለድራይቨሩ የሚነግሩትን ማለት የሚልኩልትን።
እ፣ እሺ ቆይ እስክብርቶ ለ- ዘጠና አምስት ዘጠና አምስት
ዘጠና አምስት ዘጠና አምስት አዎ
በቃ እሺ እናት ይልለት ለድራይቨሩና ዴሊቨር ዲለው ማለት ነው።
እሺ እናት ለእኔ የተሰጠ ከወድ አዎ አዎ ይሄ ነው አሁን የሰጠሁት የድንቹ ኮድ ማለት ነው።
በቃ እሺ እናት እሺ እሺ መልካም ቀን።
ሁላችን እናት እሺ።